ሰላም ጤና ይስጥልኝ መልዶ
እንዴት ናቸው?
ደህና እግዚአብሔር ይመስገን።
ቲያትሪካል ቤት ነው አይደል?
አዎ
እ፣ ምን መሰለኝ እሺ
ቅድም የሆነ ተጫ- ጨዋታ ጫወቼ ነበር። ቢሴንት ኦፍሳይድ የሚባል አለ አይደል?
እ?
ቢሴንት ኦፍሳይድ የሚባል ኦፍሳይድ እሺ እሺ ተጫውቼ ማለት ነው ሁለት ሳምንት በፊት እሺ
እስካሁን right ም አላደርግም X ም አላደርግም ዝም ብሎ እንትን አድርጌ ነው ግን አገኝቻለሁ እስቲ ካሸር ኮዱን ይንገሩኝ።
እ cashier code ኡን ይንገሩኝ። እታች ጋር ስምንት digit code አለ ትኬቱ ላይ
የቱ ጋር እታች መጨረሻ አካባቢ cashier code የምትላለች።
cash out ጋር የሚባል አይ ይሄ እ።
ያ- የሚያሸንፉት ብር አለ አይደለ? የብር መጠኑ የሚገልጸው
cash out እንትን አድርጌ ነው አለው አስጠፋው ነው ገብቶኛል። አይ ትኬቱን እያዩት ነው አሁን ከፊት ለፊትዎት ነው።
ቆይ በቃ ይህች አዎ፣ ተመልሼ ኮድ አለ መለስ እታች እደውላለሁ።
ጋር cashier code የምትላለች። እሺ እሷን ስምንት digit code ጽፎ ይንገሩ።
እሺ እሺ